ጤና ይስጥልኝ ስፖርት ነው ባኮ የሚለጠው
ቴሌብር አልመጣለ ብሎ ነበረ።
ቴሌብር እም፣ ምኑ ነው አልመጣሉት ያሉት?
እናንተ ሰዓት ላይ ቴሌብር ከ- ብር ለመክፈል ነበር በቴሌብር እም፣ እምቢ አለ። ቴሌብር የሚል አፕሊኬሽኑ አይመጣም።
አይ ይሰራል።
እምቢ አለ። ሁሉና እንትን ላዮንና ፔያምንት የሚል ብቻ ነው ያለው።
እሺ፣ እሺ ያለውን ነገር እናስተላልፍሎታለን እና ታውቆታለን ሲመጣ።
እም።